Hello
Hello Hello፣ Hey፣ ሰላም ሰላም ነው?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን።
አን- አንድ አመት ከሰባት ወር ነበረኝና እሺ በጣም ትኩሳት አላት።
እሺ እ፣ የቅድሜ ማለት ነው ሁሉ ቶሎ የመተንፈስ ነገር አላት።
አ- okay እ፣ መቼ ነው የጀመረው?
መሪያ ግን እዛ ነው የጀመራት ከሰዓት አካባቢ እና እሱ ቀንስ ትኩሳቱ እየቀነሰ ነው። ቶሎ ቶሎ መተንፈሱ ግን በጣም አለ።
ሄሎ ሄሎ ቶሎ ቶሎ ተንፈሱ አለ። ሄሎ አይሰማም። ሄሎ